አይሰማሽም? አይ ይሰማኛል።
በባንክ መኪና ይኖራል እንደማይ ምን አይነት ጊዜ ምን አይነት
የት ነበር ቦታችሁ?
ፓስተር አደባባይ እ?
ፓስተር አደባባይ
ጋዜው አደባባይ ፓስተር ፓስተር ቸርቸር ፓስተር አደባባይ
map አለሽ? እማዬ ሼር ታደርግኛለሽ?
እ?
ማፕ ሼር ታደርግኛለሽ? ሎኬሽን
አልቅስ አባን ያው ሲቲ ነኝ፣ ግን ፓስተር አደባባይ ምን አቶ ይሰራ ማለት ነው።
ኦኬ እሺ አቶ ይሰራ
እሺ